አቤት hello፣ ጤና ይስጥልኝ።
አብሮ ይስጥልኝ፣ አብሮ ይስጥልኝ።
አያት ሪል ስቴት ልክ ነሽ? አዎ።
ከዊ ፕላስ ቴክኖሎጂ ነበር ምደውለው። ሰላም እባላለሁ።
እሺ፣
አዲስ መተግበሪያ develop አድርገን ነበር እና ድርጅታችሁን በነፃ በእኛ app ላይ ማስታወቂያ እንድትሰሩ ነበር በነፃ
አሀ እ ምንድን ነው application ነው?
application ነው። አዎ ከ Play Store እ- ላይ ከ App Store ላይ ማውረድ ትችላላችሁ።
okay። ይሄኛው ዲፓ ይሄ ይሄ ዲ- እንትን የሚመለከተው department አለ፣ እነሱ አሉ። የ IT የ digital marketing ምናምን team አለ እዛ።
እሺ I think ይሄንን ነገር ራሳቸው ናቸው የሚቆጣጠሩት።
okay፣ ስልካቸውን ትሰጠኛለህ ከይቅርታ እ- ጋር?
እ- እሺ፣ እሺ፣ እሺ text አደርግልሻለሁ። እ፣ ይሄኛው ደግሞ እ፣ okay፣ መስመር ስልክ ነው።
ይሄ የመስመር ስ- እኔ ለኔት እኔ text አድርጊልኝና text አደርግልሻለሁ። እሺ፣ በቃ text ላርግልህ link ኡን።
እሺ፣ እሺ፣ እሺ አመሰግናለሁ።
እሺ።